ጤና ይስጥልኝ መስታወት ነው እባክዎ የምረዳው? ነው
hello ሁሉ ስፖርት ነው እባክዎ የምንረዳው?
እ፣ account ለመክፈት እምቢ ብሎኝ ነው።
ምንድን ነው ያስቸገሩት?
account account
ምን ነበር ያስቸገሩት?
account account ለመክፈት? አዎ እኮ ምኑ ምኑ ጋር ነው ያስቸገሩት እምቢ ያሉት?
የሆነ refresh ነገር የሚል ኮድ ነገር አለ። እዛ ጋር ትንሽ ከብዶኛል።
verification code ነው።
አ አንድ ጊዜ ብቻ ያስልኩ። መጀመሪያ ስሞትን፣ ስልኮትን፣ password ያስገቡና እ።
ከዛ እዛ ጋር ከሀያ አንድ አመት በላይ መሆኑትንና term ና ፖሊሲው እንደሚቀበሉ tick tick ያደርጉ። ከዛ ከዛ?
register ካሉት በኋላ OTP ይልክሎታል። OTP ሲልክሎት ከሁለት ደቂቃ በፊት መ- ማስገባት አለቦት።
እሺ
ከሁለት ደቂቃ በኋላ ካስገቡት ኤክስፓየርድ ስለሚያደርግ ነው።
እሺ